ዲላላ
ቅድም ሶስት ጥሪ ከአንድ እስከ ሶስት ከአንድ እስከ አምስት ነው።
ጋብዛለሁ ይዘግኝ
አዎ፣ ወደ ነበረ ቅድም ቅድም ነበረ ጠፋ
አንቺ ምንም አላረግሽም። እንዲህ ሱዳን ጠፍ ሄሎ
ማስገባት ብቻ ነው። እሱ ቀላል አዎ፣ መጥፋት አልነበረበትም። አዎ። እኔ hold ታደርገውስ ምንድን ነው የሚለው እዚህ ጋር? እኔ hold ማድረግ ብፈት hold ማድረጊያ ነበረ እኮ እዚህ ጋር hold ማድረጊያ ነበር። ነበር ያ- ያሳየኝ መሰለኝ።
ለማንኛውም ነበረ እኔ hold ላድርግ አድርገው ነበር።
ግን ለዚህ እዚህ ጋር hold ማድረጊያ ነበረ አዎ። እኔ ሆልድ ሳደርግ ማለት ነው።
እዚህ ጋር ሲስተም ላይ ይሰራል።
ግን ደግሞ እዚህ ጋር ደግሞ ሆልድ ማድረጊያ አዎ የሐኪም ሕክምና ነበረች እሷ እቺ ፕሮፌሰር ተማሪዎች ገሰሱ በኋላ እሺችዋ እንትንስ እ ሚኒማይዝ አድርገን ከዚህ ቢደወል እንዴት ነው ያወጣት ራሱ ምን ሚኒማይዝ የሚለው ክሩ አይ ሙሉ ለሙሉ ተደርጎ ከኛ ነው ደግሞ ይገባል።
ይሄን ሚኒም እንደ ነው ስልኩ ስልኩ ይዘጋ ነው።